ሰላሳው ፈረሱ የሚቀድመው የለም አጥቆ ለመድረሱ ሰውነትሽ ደጀኔ አይንሽ ተወርዋሪ በፍቅር አስተውሎ ልቦና አልሰዋሪ ታዘቢ ህዝመት ብዬ በጦራው ድማው ላይ በአገር ባላስጠራው ስሜን እንደ በላይ ባላውቅ በወገቤ ብናር መጠንጠሙን ከቶ አያቅተኝ ከአንቺ ጋር የነበረ ድልድሌ ነይ ሙናዬዋ ነይ ድልድሌ ነይ ሙናዬዋ ነይ